hello ሰላም ጤና ይስጥልን ቺፕ ቺፕ ጤና ይስጥልን።
አብስልን እኔ በሀያ ስድስት አስቤዛ order አድርግ ነበር እሺ
ዛሬ አልመጣም። ምን ነው ምንድን ነው ችግሩ?
እስኪ አንዴ group leader ኧን check ላደርግልሽ ዜሮ ዘጠኝ
አስራ አንድ እሺ ዘጠና ስድስት ዘጠና ስድስት አስራ ሰባት
እሺ ዘጠና ሰባት ሙሉ ሚል
አዎ ነው እሺ ምን product ኡ በ twenty ነው order እኮ
አዎ ቲማቲም ድንች ቲማቲም፣ ሽንኩርት፣ ድንች፣ አቮካዶ አዎ
እና ከዛሬ አልመጣልኝም። አስቤዛ ጨረስኩ ነኝ።
okay እስኪ እሺ እያየሁት ነው እ ወጥቶ ግን አልተደወሉሎትም ነበር እስካሁን አዎ፣ ወጥቶ እንደነበር አልተደወለልንም።
ያሳያል አረ አልተደወለም አልተደወለም፣ message ም አልገባልኝም፣ ምንም ነገር አልገባም
text አልገባሉትም ኮዱ አልገባልኝም።
okay ለነገ ባስገባሉት ነገ መቀበል ይችላሉ
አረ እችላለሁ፣ ችግር የለውም።
በቃ ይቅርታ ለነገ አስገባሉታለሁ ነገ ለ- ትላንትና እኮ ደውላ ለዛሬ ብላኝ ነበር። እንደ እኔ በምን ይመጣል ልውል ነው?
ተብለው ነበር አዎ ለእኔ አልፈልግም፣ ይሄ ነው የምፈልገው።
okay ነገ ትላንት ከተደወሉሎት እስኪ ሊሎታል አዎ ትላንትና በዚህ ስልክ ደውላልኝ ነበር or- order ያረኩት ስለቆየብኝ አዎ አዎ ራሷን ወሰን አይደለ አልተደወለችም። አዎ አዎ ዛሬ ይመጣሉታል አዎ ትላንት ማታ ተደውሎሎት አዎ አዎ።
ይመጣሉታል አዎ ይደውላል ይህ driver ኡ በእናትሽ ብቻ ምንም ያንሱ።
አስቤዛ የለኝ ልጆች ይዤ አዎ አይ ዛሬ ይመጣል እሺ እሺ አመሰግናለሁ።
እሺ፣ እሺ